ጤና ይስጥልኝ ማሪ ባባ
ነው ጤና ይስጥልኝ እነስልኝ የኤሌክትሪክ መኪና ሽያጭ እንትን ላይ ማስታወቂያ ምን ላይ- አሉኝ አባት ስለ ኤሌክትሪክ መኪና ሽያጭ መ- መ- እንትን ላይ አይቼ ነው
የኤሌክትሪክ ማስታወቂያ መኪና
እ
እሺ BZ four አለን
okay እናንተ ሽያጭ ሰማንያ ሁለት ሰላሳ አራት ላይ እ፣ ሆንዳ አይቼ ነው ሆንዳ እያስተዋወቃችሁ ግማሽ ግማሽ ከማን ጋር
ሆንዳ ሁለት ሺህ ስንቱን አይተው ነው እ?
ሆንዳ ሄሎ።
ሁለት ሺህ ስንቱን አይተው ነው
ሄሎ
ሁለት ሺህ ስንት ሞዴሉን አይተው ነው አባት ሁለት ሺህ ሀያ ሶስቱን
ምን ላይ ነው ያዩት ቴሌግራማችን ላይ እ፣ ሁለት ሺህ ሀያ ሶስቱን አይቼ ነው
እኮ ቲክቶክ ላይ ነው ያዩት በቴሌግራም ቲክቶክ page ኣችን ቲክቶክ ላይ ቲክቶክ ላይ ቲክቶክ ላይ ነው ያየሁት።
እኮ ሁለት ሺህ ሀያ ሶስት የቆየ እኮ ነው አባት እሱ የቆየ ነው አሁን ምንድን ነው አሁን- ያላችሁ እሺ እንትን አላችሁ እ፣ Neta U
ምን Neta U Neta U የቻይናው የሚታዩ እ፣ የሚታዩ የለንም አባት ምንድን ነው ያላችሁ እናንተ ጋር እኛ ጋር አሁን BZ four አለን የኤሌክትሪክ ከፈለጉ ኤሌክትሪክ የምፈልገው BZ four ብቻ ነው ያለው አሁን ላይ አሁን
እሺ BYD ም የለም
BYD ም የለም ሰሞኑን ግን ይገባሉ
ነው ይገባሉ ምን ያህል አዎ።
ይጠብቅ ሰሞኑን ይደውሉልን እሺ እሺ እሺ እ